Shingara toka sasa tuko sawa.
Kweli.
Basi Shingara kudi wakati sasa sawa.
Hasa tuna kudi. Mahana. Hello sister.
Tena stelling bist du weg?
Ara tuko sawa ni.
Salam nix.
Hm?
አይ ጌም ጌም ቢር ነበረ እኔና ተሰዋዋሪ ነበርክ እንትን ወደ እንትን ልቀይር ነበረ ወደ ወደ ምን ቤስት በት ልቀይር ነበረ እና ብሩን ጠፋ አልገባልህም? እሺ አንድ የቤት ቤት አዎ።
ቁጥርህን ንገረኝና check ላድርግልህ።
ቁጥር ልንገር እንጂ አዎ አዎ ዜሮ ዘጠኝ
ሀያ ዘጠኝ ሀያ ስምንት
የደወልክበት ነው ሀያ ስምንት
የደወልኩበት ነው እኮ ሰላሳ አምስት ሰላሳ አራት ሰባ ስድስት አዎ አዎ ስንት ብር ነው?
ሶስት መቶ ብር መቼ ነበር use ያረከው?
ትናንት ማታ እሺ
Gabur gabur gabur gaga ja hot bana hilke. Sai suka da hilke da abu da.
እሺ በየትኛው ነው? አራት account ነው ያለህ በዚህ ቁጥር
account ኢ
እ፣ ትናንትና account- ነው ያልከኝ? እሺ okay።
ትናንት ማታ sister እሺ
ወደ ቴሌብር ነው አይደለ?
አዎ ቴሌ- ቴሌብር ነው አዎ።
sister አዎ አዎ እሱ እንትን ነው ነው።
እ፣ process ላይ ነው ያለው። እሺ ትንሽ የ system ችግር አጋጥሞ ስለነበረ ነው ከሳንቲም period ጋር ዛሬ እሺ።
ወይም ነገ ይፈታል። እስከ ነገ ይገባል። እሺ ጠብቁን፣ ትንሽ ታገሱን።
እስከ ነገ ብዙ ይገባል?
customer ነው አየር ላይ ያለው። አዎ አዎ ይገባል።
እሺ ቴሌብር ነው የሚገባው ወይስ ከሁለቱ የትኛ ነው